ወይ
ወርቃ ኮፊ አዎ ወርቅ በሰባ ስድስት ሀምሳ ብር አንድ ጣ ስፍር ከቢዩ ነው የምደውለው።
እሺ ማየ እየሰማሽ ነው።
ከቢዩ ነው የምደውለው። በሰባ ስድስት ሀምሳ ስምንት ኦርደር ነበራችሁ እናንተ ጋር አዎ ቋንጣ ፍርፍር አንድ አል- አልደረሰም።
ደርሳል ማየ ስንት ደቂቃ? hello፣ ስንት ደቂቃ ሁለት ደቂቃ ማየ አይሰማም።
ይሰማኛል?
ሁለት ደቂቃ ሰዓቱ ሄዷል በጣም
እየደረሰለት ነው። ደርሳል ቆይ፣ ዴቭ ሁለት ደቂቃ እያሉ ነው። ሰላሳ አምስት ነው